ጤና ይስጥልኝ ቢጂአይ ኢትዮጵያ። ሰላም ነኝ ባኩል።
እሺ እንደምን አደርሽ?
እግዚአብሔር ይመስገን።
እ ከአዲስ ከተማ ነበረ ከመምህሩ ግሮሰን የምደውለው።
እሺ ደመኛቸው
አ እንትን ድራፍት ወደ ሰባት መቶ ምናምን ነው ያወረድኩት።
እሺ እ ቢራ ደግሞ ወደ ሰባት መቶ ያልተመዘገበም አለ። እንትን እንቆች ምናምን የሚባለው ምንድን ነው? በዚህ ላይ ስለምን አይሰጠንም ነው አልገባኝም።
ቢጂአይ አይዶት ይነግሩኛል።
አ እ እ የቢጂአይ አይዲ
እ ቁጥሮት እንዲገሩ ሀያ ስድስት ሀምሳ አንድ ሀያ ስድስት ሃምሳ አንድ ሀ- አ
ይሄ አሁን ሜሴጅ የደረሱት ነው
መላ- መላልሽ ሚሴጅ አዎ እየደረሰኝ ነው።
ያ no አሁን የ BGI የደረሱት message አለ አይደል? ይሄ አጭር ቁጥራችን የሚደውሉበት እና አ እዛ ላይ ደግሞ የእርሱ መለያ ቁጥር BGI ID የሚል አለ።
እሱን አላየሁትም የኔ እናት።
እ፣ እሱን አይቼ ልደውልልሽ።
እሷን አውጥተው ይደውሉ ይደበኛቸው